ይለኛል ቢራ ለረጅም ጊዜ ቆሞ ነበር።
ጤና ይስጥልኝ ልጆ ኢትዮጵያ
አሁን ዛሬ የሚያወረድኩት ነው ባለፈው ማስቀምጣል ልጆ ኢትዮጵያ ሰላም ነኝ።
ሰውዬ እባክዎ ልነገሩ መመዝገብ።
ልነገር ሄሎ ጤና ይስጥልኝ ልጆ ኢትዮጵያ ሰላም ነኝ። እባክዎ መመዝገብ።
አብሮ ይስጥልን ሰላም ነው እ የጊዮርጊስ ቢራ እንቁ ይገባልኛል እሺ ድራፍቱ ግን እየገባ አይደለም
ደንበኛችን አንዴ ልመዝግብሎት መስመር ላይ ደብር ነንበሮትን ይንገሩ
ሁለት ዜሮ ሁለት ዜሮ ሰላሳ ስድስት ሁለት ዜሮ ሁለት ዜሮ ሰላሳ ስድስት ሰላሳ ስድስት ስልሳ ዘጠኝ ስልሳ ዘጠኝ ዜሮ ሶስት ዜሮ ሶስት አስራ ሁለት አስራ ሁለት
አንዴ መስመር ላይ ደብር ይችላል የቤቱ ስም ማን ነው የሚለው ደንበኛችን?
እ?
የቤቱ ስም ምንድን ነው የሚለው?
ፍቅረ ማርያም ባርና ሬስቶራንት ወይም ግሮሰሪ
ደንበኛችን ሙሉ ስም አለበት።
ፍቅረ ማርያም ዘገየ
እሺ፣ የት አካባቢ ነው?
ላፍቶ
ላፍቶ ምኑ ጋር?
መሰለኛ
አንዴ እየመዘገብኩለት ስለሆነ አንዴ መስመር ላይ ደርሱ።
እሺ
በዚህ ስልክ ነው እ፣ ለፊደሊስት የተመዘገቡት ለቤተኛ አዎ አዎ
መስመር ላይ ነው ደንበኛችን።
በጣም አዎ አዎ በዚሁ ስልክ ነው ቤተኛ የተመዘገቡት።
አዎ እሺ፣ ለምን ያህል ጊዜ ነው ያልመጣሉት?
እ፣ አሁን ከቆመ በኋላ የቢራው ወደ አራት ጊዜ ምናምን ገብቶልኛል።
እሺ፣ ድራፍቱ ግን በየቀኑ ይወርዳል፣ ምንም አይገባል።
ደረሰኝ ይቆርጣሉ።
አዎ
ደረሰኝ ከቆረጡ ምናልባት የ system ችግር ሊሆን ስለሚችል መዝገቢያ አስተናግድሎታለሁ።
እሺ ድራፍት ሁሉንም ሲያወርዱ ነው የማይመጣሉ?
እ ድራፍት ሁሉንም ሲያወርዱ ነው ምንም አይነት message የማይደርሰው?
አዎ ድራፍት ስናወርድ አይመጣም እንኳ
እሺ፣ ምን ያህል ጊዜ ሆነ ታዲያ ቀኑ እንዲህ ከሆነ?
ሳምንት አስራ አምስት ቀን እስከ አስራ አምስት ቀን ይሆናል። እሺ፣ ደንበኛችን አሁን የነገሩኝ ችግር መዝገቢያ ወደሚመለከተው ክፍል ልኬሎታለሁ። የሚመለከተው ክፍል በአስቸኳይ ምላሽ ይሰጡታል።
አመሰግናለሁ።
እሺ፣ ሌላ መረዳት ነገር አለ?
ምንም በጣም ነው የማመሰግነው።
ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።